ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ ሚስት ሰላም ነው፣ እንዴት ነው እባክዎ፣ ብልጽግና ነኝ ካዳ አለ ብሎ እ ማ ይቅርታ፣ አባቴ ጫጫታ ውስጥ ነው ያለው። ምን አልከኝ?
ስራ ቦታ ተንኩል ልዑል ሰገድ ነኝ ከአዳማ።
እሺ ልል ሰገድ። እሺ ትኬት ልኬ ነበረ እንትን ላይ ቴሌግራም ላይ አልከል ያለ ትኬት
ኦኬ። እሺ እባክሽን ቀሊን ታደርጋለሽ። አዎ፣ ደስተኛ ፔንዲንግ ነው።
ሆኖ ምንድን ነው አልታረመም ነው? ቼክ አልተደረገም?
ሪዲም አላረጋለ ኦኬ
እንዴት ልኝ ነው ልደስ
ቴሌግራም ላይ ልካል።
አዎ፣ ልኬዋለሁ ልኬዋለሁ።
ታይፕ አድርገህ ላክልን። እሺ ባ ምን አልሽኝ?
ታይፕ አድርገህ ላክልን።
አይባል አዎ ታይፕ አድርገህ ላክልን። ትኬቱን ነው የላከው?
ትኬቱን ነው ከሆነ እስኪ ላኩት።
አዎ ጻፈውና ትኬት አይዲውን አትክልን።
ስራ ላይ ነኝ እኔ ማለት በጣም ቢዚ ሆኜ አሁን የሚደውልልሽ አዎ እኮ አባቴ ለ እዛ ሰው ነው የሚያየውልኝ ሌላ ጊዜ
እንደዛ አይደለም አባቴ። ለ- ሌላ ሰው ሌላ ሁላችንም እንደዛ ነው የምናይልህ። ለዛ እኮ ነው። እሺ ማንኛውም ማለት አይ እያንዳንዳን ያገኘውና ትኬት type ከማድረግ ይህ ነው እናንተ ብዬ ነው ይችላል እያንዳንዱን እኛ type ስናደርግ እኮ ለአንተም ጊዜ ስለሚፈጅብህ ነው አባ እንደዛ ያልኩህ። ችግር የለም።
አዎ ግን እኔ ስራ ላይ ሆኜ ነው አሁን የሚደውልልሽ። እንዴት ልኝ